ጤና ይስጥልኝ ምን?
ነኝ እባክዎ ምን ልርዳዎ
hello አቤት አ- ኧረ ኧረ ብር በልተን እኛ እስካሁን አልተሰጠንም
የ jackpot ነው እ እሺ ይገባል እሺ ትንሽ ጠብቁን ብዙ ስለሆነ እያስ- እያስተካከልን ስለሆነ ነው ብዙ ስለሆነ እና ትንሽ ጠብቁን ይገባል በአካውንታችሁ ይገባል እንዴ እኛ እና እንዴት ነው
jackpot ነው አይደል ያሸነፍከው አይደለም wheel ነው እንጂ እ።
ትኬት ነው የትኬት ነው እንዴ አ፣ የት ነው የት አካባቢ ነው ጂጂጋ
እ፣ ሱቅ ላይ ነው የቆረጥከው አ ቢጫ እሺ ሱቅ ምን ሄደህ ነበር አ
እኮ ምንድን ነው ያሏችሁ እዛ ብር የለም ብር የለም ብር የለም አ- አርብ ጀመርን አርብ ነው የበላነው ጄሪ ጅጅጋ ብር አርባ- አልተላከም ጅጅጋ እ?
ብር አልተላከም አዎ አንዴ ጠብቀኝ
እሺ እ?
እሺ እሺ እ፣ ይሄ አንተ ስልክ ነው አሁን አዎ።
የደወልክበት እሺ check አዎ።
ላድርግና መልሼ እደውልልሃለሁ እሺ እሺ እሺ አባ